Hela, He- Hello?
Hello ቹቹ ሎክ ስሚት ኖታ።
አዎ
ጤና ይስጥልን።
ሰላም ነው አለሁ።
እ፣ እንትን ከዊፕላስ Solution ነበረ እና ምደውልልህ እሺ ባለፈው አውርቼ ነበር እና ከቢሮ ነው ምደውልልህ። register አላረጉም እና register እንዲያደርጉ ነበረ።
አልተደረገም?
አዎ አልተደረገም እና ወይ app ኡን ከ Play Store ላይ ዊፕላስ Provider የሚለውን አውርደው እንትን ይበሉ። ማይሆንም ከሆነ እኛ በ message link ኡን ልክሎታለን።
እሺ እሺ። በ message ላክልኝ።
በ message ላክልህ።
አዎ እሺ እሺ፣ አመሰግናለሁ። መልካም ቀን። እሺ